ጤና ይስጥልኝ። ሄሎ ቢት ጤነኛ ባቆሜ ክርስቶስ ጤና ይስጥልኝ። ሄሎ ቪዛ የስራት አደገ ባኮሚኒክ የጉዞ መረጃ ልስጦት
አብረስልን ያው ካናዳ ዘመድ መረጃ እንዴት ነው ወዳሉ
ምን አሉኝ ደንበኛችን
ይሄ ካናዳ ለመን እንዴት ነው አወጣጡ? ቪዛ ለማውጣት ፈልጋል ለመቆረጥ በስልክ
እሺ ቪዛ ወደ ካናዳ ቪዛን ለማውጣት ፈልገው ነው። እሺ ደንበኛችን በምንድን ነው መሄድ የፈለጉት?
ስራ ፈልገ ነበር።
እሺ ደንበኛችን በስራ ከሆነ መጀመሪያ ካናዳ ሀገር ላይ ስራ ማግኘት አለቦት። ከዛ በኋላ ነው ሄሎ አቤት አይሰማም ደንበኛችን ይሰማል ይሰማል
Hello ደንበኛችን አይሰማም ይሰማል ይሰማል።
እና ደንበኛችን ይህን ስራ ደግሞ ኦንላይን መፈለግ ይችላሉ። አሊያም ደግሞ ካናዳ ሀገር ዘመድ ወይ ቤተሰብ ካሉት ይህን process እነሱ ሊጨርሱት ይችላሉ። ካልሆነ ግን ኦንላይን ላይ official የሆነ website አላቸው። GC ብለው ሲገቡ ምን አሉኝ ደንበኛችን
ታዲያ እንዴት ነው አሞላሉ? በስልክ ለማምላት ፈልገ አዎ እሺ፣ መጀመሪያ official የሆነ የ Government of Canada GC ብለው ሰርች ያደርጋሉ።
ኦፊሻል ጂሲ ብለው ጂሲ ኪ ብለው ሰርች ያደርጋሉ። ጂሲ ኪ ክሬት አካውንት ብለው ሰርች ያደርጋሉ መጀመሪያ።
እስኪ ቀስ ያሉት ነገሮች ጽፌ ልያዝ።
እሺ እሺ፣ ደንበኛችን እሺ፣ ኦፊሻል
ኦፊሻል የሆነ ዌብሳይት ነው። ጂሲ ኪ ጂሲ ጂሲ ኪ ጂሲ
ጂቲ ጂሲ
ጂሲ ኪ
ዲቢ ኪ ኪ ኬ ኢ ዋይ ኬ ኢ ዋይ ቲኢ ዋይ ክሬት አካውንት ብለው ሰርች ያደርጋሉ።
ምን አካውንት ክሬት ክሬት ትሪት አዎ ክሬት ክሬት አካውንት ሲ አር ኢ ኤ ቲ ኢ
ቲአርኢቲ
ሲ ሲ አር ኢ ኤ ቲ ኢ ክሬት አካውንት ሲቲአር
እሺ ደንበኛችን፣ ወይም ደግሞ እንደዚህ ያደርጉ IRCC ብለው search ያደርጉ ደንበኛችን። ሌላ አማራጭ ልስጠውትና አይአር
እሺ አይአር ሲሲ ብለው ሰርች ሲያደርጉ
አይአር ሲ ሲሲ አዎ ብለው ሰርች ሲያደርጉ ፊት ለፊት የሚመጣለት website መጨረሻው CA መሆኑን ያረጋግጡ።